hello hello፣ ሰላም ጤና ያስጥልኝ።
ጤና ይስጥልኝ።
እ፣ ወይዘሮ ሄርሜላ አዎ ነኝ።
እ፣ ትርሲት ነኝ ከ STEM for kids ነበር የምደውልልሽ።
እሺ እ፣ እንዴት ነሽ?
እግዚአብሔር ይመስገን።
አለ ናርዶስ እና ዮሳንያስ ከዚህ በፊት የ summer camp class ወስደው ነበር አይደል?
አዎ እ፣ እንዴት ነበር ቆይታቸው?
አሪፍ ነበር። በጣም ወደውት ነበር። በጣም ጥሩ ጊዜ ነበር ያሳለፉት። በ-
እሺ በጣም ጥሩ። ስለዚህ እ፣ ቀጣይ October five ላይ የሚጀምር የ weekend class አለን
እሺ እ፣ እና ቅዳሜና እሑድ አዎ፣ ቅዳሜና እሑድ ማለት ነው okay።
እ፣ ወይ ቅዳሜ ወይ እሑድ በሚመቻችው ቀን።
ከሁለቱ አንዱ ቀን ነው።
አዎ አንዱን ቀን እሺ ከስንት እስከ ስንት ሰዓት ነው?
okay ከየስምንት ሰዓት class አለን፣ የአስር ሰዓት class አለን።
okay እስቲ ያው ከትምህርታቸው ጋር መሄድ አይነት ከሆነ እንትን እንላለን።
እሺ የማይከብዳቸው አይነት ከሆነ ይመዘገባሉ። አይተን
እሺ እ፣ dis- discuss አድርጋችሁ አሳውቁኝ።
አዎ እሺ። በዚህ ስልክ ነው የምንደውለው።
ደውይ፣ አዎ በዚህ ስልክ ደውይልኝ።
እሺ እሺ እሺ መልካም ቀን።
ቻው። እሺ